ጤና ይስጥልኝ አልፌ ሰምራዊት መኮንን ልርዳው።
እንዴ እንትን እማ ስራ ተዋችሁ እንዴ? አስራ አምስት ቀን ሊሞላኝ እኮ ነው ካመለክት ፍራንክ ቀንሶ ወደ እኔ ያልመጣል።
withdrawal ነው deposit ነው?
አዎ አዎ withdrawal withdrawal። እሺ ወይ ወደ እኔ ያላስገባችሁት ወይ ወደ እንትን አልመለስ አስራ አምስት ቀን እኮ ነው እሺ፣ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አርባ ስልሳ ስምንት ሰባ ሁለት ስልሳ ሁለት
ዜሮ ዘጠኝ አርባ ስልሳ ስምንት ሰባ ሁለት ስልሳ ሁለት
ስልሳ ስምንት ሰባ ሁለት ስልሳ ሁለት ስልሳ ሁለት እናንተ ጋር እየደሞች የጠየቁትን እኮ ከዛሬም ብጠይቅ የሚስ ነገር አገኘ
ደንበኛችን መስመር ላይ አሉ።
አዎ ስላስጠበቅኩት በጣም ይቅርታ። ሙሉ ስሞትን ይንገሩኝ።
ሀብታሙ ሀብታሙ
ሀብታሙ ሶስት መቶ ሀምሳ ብር አዎ ከቶ ኤክስ ስፖርት ነው አይደል?
እ እ እ ከቶ ኤክስ ስፖርት ሶስት መቶ ሀምሳ አዎ።
ብር withdrawal አዎ።
ያደረጉት። አዎ ጉዳዩትን ለሚመለከተው አካል እንዴ አስተላልፈንልታል።
መቼ ነው የምትመልሱልን? እንዴ እኔ እኮ ይኸውልሽ reconciliation እሰራለሁ። እኔም ባንክ ነው የምሰራው። የቴም እሺ።
reconciliation እንኳን ስሰራ እኔ አ- አ- አ- ግማሽ ሰዓት ነው የምሰራው። ምንድን ነው እናንተ የምትሰሩት? ይኸውልሽ ወይ የሚሰሩት በቃ እኔ የለም ብዬ እኮ ስላጋጠሙት ነገር በጣም ይቅርታ እንጠይቃለን። ከእርሱ በፊት ትክክል ነው ያለው ብዙ ወይ? ይቅርታ ደንበኞች ስላሉን የምትጠይቁኝማ አይደለም። እኔ ብሩን ይሰጡ ችግር የለም። ግን ስንት ቀን ነው ይቅርታ የምትጠይቁት? እናንተ ለራሳችሁ ደግሞ ስንት ቀን እሺ ደንበኛችን በተደጋጋሚ እንደደወሉና ምንም መፍትሄ እንዳላገኙ ሁሌ ሪፖርት ሁሌ ይቅርታ አደርግሎታል ሁሌ ይቅርታ ሪፖርት ያልፈልግ አደርግሎታል በኋላ እኔ አልፈልግም አታርጊ cancel አድርጊ
ደውለን እናሳውቆታለን። በተደጋጋሚ እንደደወሉና መፍትሄ አይደለም እንዳላገኙ ሪፖርት የማይወድሽ አደርግሎታል።
ስንት ቀን ነው ቀኑን እዩ የጻፋችሁበትን ቀን አትያዝ ስንት ቀን ነው ይህ ሁሉ ቀን አይ- አይሰራም አንድ transaction እ፣
ልክኖት record ደንበኛችን ይገባናል
እና ታዲያ
እና ስላጋጠሙት ነገርም በድጋሚ በጣም ይቅርታ እንጠይቃለን። በቅርቡ ግን እ, መፍትሄ እንሰጦታለን።
እሺ thank you
እሺ ደንበኛችን